ቤት ጤና ይስጥልን ቤት ቤት ሰላም ነው
አለን አለን ሰላም ነው
withdraw ብዬ እምቢ ብሎ በቻፓ withdraw አድርገህ በቻፓ እምቢ ብሎ
እምቢ ብሎ ነው አልቆረጠብህም ግን ቆርጧል።
ቆርጧል እሺ በዚህ ስልክ ነው በደወልክበት
የአካውንቴ ቁጥር ይሄ ማታ ነው
ትናንት ነው ማታ
ስንት ብር ነው አምስት መቶ
ስንት ብር አምስት መቶ እ?
አምስት መቶ አምስት መቶ
አምስት መቶ እኮ ከገብቶልሃል እኮ ባልና ሚስት ችግር የለውም ወደ ቴሌ ብር ገብቷል አብርሃም ጌታቸው ነው አዎ ዜሮ ዘጠኝ ሰላሳ ሶስት ዘጠና አንድ ሰላሳ ሰባት ሰማንያ ዘጠኝ አዎ ብዙ ጥሪ ይፈታል ገብቷል እሺ እሺ አሁን በቻፓ እችላለሁ አባቴ ብዙ ብር ለማድረግ ፈለግ ያው ትናንት ሰላሳ ሺህ ብር ለማድረግ ፈለግ ትችላለህ በፈለግኩት ይችላል ብቻ አሁን ማድረግ እችላለሁ ይችላል በቻፓ እሺ ለሚካለ መልሽ እንደውላ እሺ እሺ ደውል
አምስት